ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ለማዱ ሊያበረኝ ጀመረ መውደድ ጀመረኝ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ መውደድ ጀመረኝ የማይመከር ኦሆ ልብ የምርም የለው ኦሆ ገና ነኝ ዘንድሮም ኦሆ እወዳለሁ ሰው ኦሆ ናምና ረግቶኝ ሄዶይ ኦሆ እንዳልሞት እንዳልሽር ኦሆ ዘንድሮም ጀመርኩት ኦሆ እርም የለኝ ለፍቅር እኔም እሱ ስሽሽ እሱም ሲያበረኝ ከቶ አላመለጥኩም ፍቅር ጀመረኝ ሆዴም አይመከር ልቤም ምርም የለው ገና ነኝ ዘንድሮም እወዳለሁ ሰው ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ መውደድ ጀመረኝ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ መውደድ ጀመረኝ ሳስበው ፈራሁት ኦሆ ያንቺን ስፈሩት ኦሆ ለሩቅ ተመኘሁት ራቂኝ ራቂኝ ይቅር መቅረብሽ ሐዘን እንዳይጎዳኝ አንድ ቀን ሳጣሽ መሐላ ነበረብኝ ሰው አልወድም ብዬ እንደኔው ማየና ቅሪብኝ አንቺዬ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ መውደድ ጀመረኝ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ መውደድ ጀመረኝ ፍቅር ብሎ ጣጣ የት ገባ ይሆን መለየት ሲመጣ ራቅኝ ራቅኝ ይቅር መቅረብሽ ሐዘን እንዳይጎዳኝ አንድ ቀን ሳጣሽ ገና ስጀምረው ሳስበው ፈራሁት ያንቺንስ በሩቁ ለሩቅ ተመኘሁት አምና ረግቶኝ ሄዶ እንዳልሞት እንዳልሽር ዘንድሮም ጀመርኩት እርም የለኝ ለፍቅር ሆዴ የማይመከር ልቤም እርም የለው ገና ነኝ ዘንድሮም እወዳለሁ ሰው እኔም እሱን ስሸሽ እሱም አብረኝ ከቶ አላመለጥኩም ፍቅር ጀመረኝ ከቶ አላመለጥኩም ፍቅር ጀመረኝ ከቶ አላመለጥኩም ፍቅር ጀመረኝ ከቶ አላመለጥኩም ፍቅር ጀመረኝ